መቼ ነው? ዛሬ ነው ነገ ነው አይንሽን የማየው መቼ ነው? ዛሬ ነው ነገ ነው አይንሽን የማየው የፍቅርሽን ምስል በግንባር አትሜ የፍቅርሽን ምስል በግንባር አትሜ እየባሰ ሄደ ጠናብኝ ህመሜ እንግዲህ ጀመረኝ ሊለኝ ከፋ ከፋ እንግዲህ ጀመረኝ ሊለኝ ከፋ ከፋ በሽታዬን የሚያውቅ አስታማሚ ጠፋ መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው ተፈጭቶ የሚበላ ሞልቶ ጥራጥሬ ተፈጭቶ የሚበላ ሞልቶ ጥራጥሬ ደፋ ብዬ አድራለሁ ከንፈር ነው ችግሬ እድል የመጥመሙ የመወላገዱ እድል የመጥመሙን የመወላገዱ አንቺን የመሰለ አይሄድ በመንገዱ መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው መንገድ ላይ ቆሜ አንቺን እንዳገኝ መንገድ ላይ ቆሜ አንቺን እንዳገኝ በሀሳብ ስዳስስሽ መሽቶ ንጋብኝም ወድጅ አልተለየሁ ግድ ይዞኝ ነው እንጂ ወድጅ አልተለየሁ ግድ ይዞኝ ነው እንጂ ናፍቄሽ መሞቴ ይነገር ባዋጅ